ಹಲೋ ጤና ምን
ಹಾಂ
ምን ልርዳዎት?
አጠጋርጌ ምን ልርዳዎት?
አጠጋርጌ ነው ፔመንቱ ቴሌግራም
እ፣ ከየት ወዴት ነበር ያስተላለፉት?
ሲብሪ
እሺ፣ ደውሎ አስመዝግበው ነበር እኛ ጋር።
አዎ
እሺ፣ ማን ልበል ስሞትን?
ረመዳን አብዲ
እሺ፣ በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ
እሺ፣ እያየሁለት ነው። መስመር ላይ ጠብቁኝ።
እሺ
እሺ፣ ደንበኛችን እ፣ ተላልፎሎታል ለሚመለከተው ክፍል እ፣ ታይቶ ሲጨርስ እኛ እናሳውቆታለን ደውለን።
እሺ እሺ፣ ሌላ ምረዳውት ነገር አለ?
የለም ሌላ ስለደውል ነው። አመሰግናለሁ። አገልግሎት ያሉት ከሚሰባት ቀምጥ